ሄሎ hello፣ አቤት።
ጤና ይስጥልኝ።
አብሮ ይስጥልኝ።
ሳምንት መጥቼ ነበረ እና ለዛሬ ቀጠሮ ነበረኝ እና ስልኳን ስለማይነሳ እባክሽን ያለውን ነገር መረዳት ስትይ ነበረ።
ምን ነበረ?
ክፍያ ነው አይ ተነጋግረን ተመላልሻለሁ ብዙ ጊዜ እና እ፣ እዝ በቃ ሳምንት ደውልልኝ ነበረ።
ከማን ጋር ነበር የተነጋገሩ?
ማነች ኤደነች ብለኝ
ሰላሳ ዜሮ ዜሮ ሰላሳ እ፣ ሰላሳ አንድ መጨረሻው ነው።
እሺ እ፣ አሁን office አይደለችም፣ ሌላ እ?
አለች። office አይደለችም እና አ ስትመጣ ያለውን ነገር check አድርጌ ልደውል።
እኮ ያለውን ነገር መሻውን ለነገ ለሐሙስ ቀጥራኛለች። እዛ ድረስ ከምደክም ደግሞ ያለው ነገር መረጃ አለ። እኔ የምንመጣው ከሩቅ ቦታ ነው።
አዎ፣ አዎ።
ስለዚህ እኔ ደግሞ አምልሽ ብዙ ክፍያ አይደለም የአንድ ወር ከአስራ አምስት ቀን ነው ወደ አራት ወር ከምናምን አልፎኛል ክፍያ ሳይፈጸምልኝ እና መቼ የዛሬ ሳምንት መጥቼ በቃ ሐሙስ ብላኛለች። አሁን ሐሙስ ከመምጣቴ በፊት እርግጠኛ አ- አ- ቢያንስ በስልክ እንኳን አግኝቻት መረጃውን ስለነበር እሺ ማን ልበል ስምህን?
ሉል ሰገድ ነው ሰሌዳውን ልንገርሽ
እሺ
ኮድ ሶስት ቢ ቢ
አስራ ስምንት ሶስት አስራ ሰባት
እሺ ስትመጣ ያለውን ነገር check አድርጌ ልደውልልህ።
አዎ እሺ እሺ